Hello ጤና ይስጥልን ምክር ቤት
አቤት ደንበኛ ቤስት ቤት ስንጫወት ማለት ነው እሺ
Aviator ላይ አያስመድበንም። ዝም ብሎ timeout timeout ይለናል።
አ okay ስልክህን check አድርገው፣ connection ን check አድርገው።
ስንቴ connection በ wifi ነው እየተጫወትኩ ያለሁት።
አዎ ወይም ደግሞ ስልክን restart አድርግና ሞክረው በሌላ browser እሺ እሺ ብሮዘር ቀይረክ አየህ